hello hello hello
ጤና ይስጥልኝ። እንዴት ቤት ነው የምንረዳ?
እንትን ጠዋት አም-
hello
ስሞክር ምን አልከኝ?
አ- ወደ ንግድ ባንክ ድምፅ- ስድስት ድምፅ መቶ ብር ልኬ- እየተቋረጠ ድምፅ እየተቋረጠብኝ ነው።
እሺ አሁን አይሰማም?
ይሰማል። እሺ አሁን ምንድን ነበር?
ስድስት መቶ ብር ወደ ንግድ ባንክ በሚል እ፣ ልኬ ነበረ እሺ ግን አልገባም ንግድ ባንክ account ውስጥ።
እሺ አሁን ደወልክበት ቁጥር ነው ቤት ቤት?
አዎ አዎ አዎ
እሺ check እያደረኩት እሺ በቻፓ ወደ ንግድ ባንክ account ነው አይደለ?
እኔ እንጃ ብቻ አሁን ወደ እኔ አዎ፣ የተላከው ወደ ሱራፌል ጌታቸው ወደሚ የንግድ ባንክ account ነው።
እ፣ ቻፓ ወደ ባንክ account የሚደረጉ transaction ኦች ቻፓ system ላይ ትንሽ delay ስለሚኖር ነው። እሺ ይገባላል። ጠብቀው ትንሽ አሀ ይቆያል።
አዎ፣ ወደ ባንክ ሲሆን ትንሽ እነሱ system ላይ delay ይኖረዋል። ለዛ ነው
እ፣ ከአየር ላይ በኋላ ጨረቃ ላይ እንዳልቀር የትም ሄደምሽ ችግር የለውም።